hello እንዴት ነህ?
ሰላም አለሁ። ናኒ ሀና እንዴት ነሽ?
ስማኝ
customer ሯ እኮ ደወለችልኝ።
ልታደርስላት ትችላለህ?
አዎ በቃ እሺ፣ አደርስላትና እዚሁ on time ይስተካከልላል። እሺ፣ ቶሎ አደርስላት።
እሺ፣ አድርሼላት ልደውልልሽ በዚህ ስልክ ወይስ ልጻፍ?
ጻፍ፣ bot ላይ ጻፍ። ሬስቶራንትም ሳይዘጉ እንግዲህ ቶሎ አደርስላት፣ እንዳይዘጉ።
እሺ እሺ። እኔ ይዤ ወጥቻለሁ። አሁን
ከምግብ ቤት ሰው ወጥተሃል?
ምግብ ቤት ደርሻለሁ። በቃ በር ላይ ነኝ። አሁን ገብቼ ሞት ነው።
በቃ ጥሩ። እሺ እሺ